hello
ታዟል እ ታዟል አይደል order ኡ?
ኧረ ይቅር ተብያለሁ እያለ ነው እኮ ደወለለት ሰው ይቅር ተብያለሁ እያለ ነው።
እስኪ እሺ አገናኘኝ።
አንቺ እስኪ አውሪኝ።
እኔ ምን ብዬ ላውራ?
ያው አገናኘኝ ሂጂ ነው።
ሄሎ ሄሎ
ወኔ አቤት ነው እንትን አቤት፣ በ- አቤት።
አሁን አንድ ስፔሻል ፒዛ አልታዘዝኩም። አልታዛችኋል አልታዘዛችሁም?
እሱ አሁን ነገረችኝ፣ አሁን ነገረችኝ። እሺ እየተቀበልኳት አሁን ነው የነገረችኝ። ቆይ ብላኝ ተው ብላኝ ነበረ። አሁን ደወለችና ኦርደር አደረገችኝ ልበል ስላት ኦኬ ምን ያህል ደቂቃ ይጨርሳል?
አስር ደቂቃ ብያታለሁ። አስር ደቂቃ ውስጥ ይደርሳል።
በቃ ግን እኮ ይሰራ አይደለ? ይሰራ አይደለ?
እኮ አይ ካዘዝኩ እኮ ይሰራል፣ ግን ቶሎ ስጠው እሺ። ሌላው